ጤና ይስጥልኝ ኦል ስፖርት ነው እባክዎ ሚረዳው?
ወደ wallet ብር አስገብቼ ነበርና እየሰራልኝ አይደለም።
በምን ነበር ያስተላለፉት?
ከ CBE ብር ወደዚህኛው ስልክ ቁጥር (ኦል ስፖርት) withdraw ነው ያረጉት?
አይደለም deposit ነው አዎ እሺ ከ CBE የተላከልዎትን message በቴሌግራም ይላኩልን
እሺ ቁጥር ያዙ የእኛን የቴሌግራም
እሺ 0978
78 16 16 30 06 30 06 እሺ